ሄሎ ሄሎ
ሄሎ፣ አቤት ራንክ የቆዳ ክሊኒክ
ሰላም ነው።
እግዚአብሔር ይመስገን
እንትን የሆነ ደም ሰተን ነበር። ደም እ አለርት ነው
አ ማን ነው ስም
ጉልተሞ አወል ጉልተሞ አወል
ጉተሙ ማን አልሽኝ ይቅርታ ጉ- ጉልተሞ አወል ስንት ጊዜ ሆኗቸዋል ከሰጣችሁ እ ስንት ጊዜ ነው ከሰጣችሁ ስንት ጊዜ ሆኗቸዋል በአስራ አራት ነበር በአስራ አራት ግን አሁን አልደረሰም የደረሰ ውጤት አልደረ- የለም ሲደርስ ደውለን እኛ እናሳውቃለን በስልካችሁ እንደውላለን
እሺ እሺ